hello ሀሴትለኝ ሀሴት እንዴት ነው? ሰላም ነው?
አለሁ እግዚአብሔር ይመስገን።
እኔ የምልሽ አንድ ጥያቄ ነበረኝ በእናትሽ።
እሺ
off time ገባ ማለት የሚቀነሰው ስንት ሲሆን ነው?
እንደ ኪሎ ሜትሩ ነው።
ማለት ከሀምሳ አንድ ሆኖ ተቀነሰብኝ።
ከሀምሳ አንድ ሆኖማ ይቀንሳል። አርባ አምስት ደቂቃ እንዴ
አርባ አምስት ደቂቃ ዘጠኝ ደቂቃ ምናምን እኮ ይሰጣል ምናምን ሲሉ እኮ ዘጠኝ ደቂቃ ይላል።
ይሰጣቸዋል። ከአርባ አምስት ደቂቃ ውጪ ዘጠኝ ደቂቃ off time እንዳይቆረጥባቸው driver ኦች እህ driver ኦች ምታቁ ምታውቀው ነገር አለ ምታውቁት ነገር አለ ማ- ለእናንተ information ከዘጠኝ ደቂቃ ምናምን ይሰጠናል። ቅድም አንዱ driver አምስት ደቂቃ ይሰጠናል። አሁን እሱ ደግሞ ዘጠኝ ደቂቃ ይሰጠናል። ሀምሳ አንድ ላይ ላይ ጨረሰው ቆረጠበት። ዘጠኝ ደቂቃ ይሰጠናል አለ። አንደኛው ደግሞ አርባ ዘጠኝ ላይ ጨረሰ ቆረጠበት። ስለዚህ አርባ አምስት ደቂቃ ነው። ስለዚህ በቃ okay።
እንደዛ አርባ አምስት ደቂቃ ነው። እንደዛ አልተባለም።
አይ- አይ፣ ግን ችግር የለውም። እኔ እኮ ሬስቶራንቱ አጥቼው ነው ማለት መናኸራ ይላል እ፣ እንትኑ ላይ message ኡ ላይ መናኸራ ይላል። ግን እ፣ እንትኑ ያለው ሌላ ቦታ ወደ መገናኛ ሄደች ምናምን ላምበረት ስልክ አለ መናኸራ ነው እኮ።
የሚለው ስልክ አለ ስልክ አለ ለምን አትደውል?
ስልክ አለ። እሱማ ስልክ አለ። ሳጣው ነው ከዛ ሄደ የምትደውይ እኮ ስታጭብ ነው እዛ ሄደ አይ ቦታውን አሁን ስታጭብ አንዴ ቦታውን እንዳላወቀው ሲገባ እዛ አካባቢ ስደርስ ለሬስቶራንት መደወል ነው።
እሺ ለማንኛውም ግን ያው እንትኑ ቀላል ነው።
message ኡን አዎ ቀላል ነው፣ ግን message ኡን ማስተካከል ሌላ ሰውም እንትን እንዳይ- እንዳይበላ እኛ ስላልሆንን ይሄኛውን እኛ በትክክል እንዲጽፉ ነው okay።
የምንናገረው፣ ግን እኛ አይደለንም እዚህ ላይ ምንጭ ነው። ለዛ ነው። እሺ እሺ በቃ እሺ እሺ እሺ ቻው።
እሺ።